ጤና ይስጥልኝ።
አብረሽ ትንሽ ከቢጃ ኢትዮጵያ ነበር የምደውልልዎት ደንበኛ አሁን ደውለው ተቋረጠቦት። እሺ ጥራር ወጥቶልኛል በቲ ነንበሩ ስላገኘሁት ከዚህ በፊት ስላስመዘገቡ መሪ ነው አይደለ? መሪ መስቀለኛ እቃ
መስቀለኛ እቃ ምንድን ነው ብልሽቱ?
አያቀዘቅዝም ጭራሽን ማሽኑ በቀጠላ ቢቀራል ናታ ጭራሽ አይነሳም፣
ጭራሽ ቅዝቃዜ እንኳን ነገር የለውም። ይሰራል ግን ድምፅም የለውም። አሀ ይሰራል ግን አያቀዘቅዝም።
በራችን እሺ ስልክ ቁጥር ይሄን ሊያዘው አሁን የደወሉበትን የጥገና ክፍል ሲመጡ ማን ልበል እርስዎን?
አልቅበት
አያልቅበት አስራት አይደል?
ሲል ነንበሩም በራሱ ስለሆነ አሁን ዛ
እሺ ጥያቄዎትን መዝግቤ ወደ ጥገና ክፍል አስተላልፍ ያለው የጥገና ክፍሎች በተቻለ ፍጥነት መጥተው ይሰሩልዎታል። ሌላ ምረዳዎት ነገር አለ?
የለኝም።
ስለደወሉ እናመሰግናለን። ስለ አገልግሎት ያለዎትን ሀሳብ እስከሚሰሙ ድምጽ በኋላ ያስቀምጡ። መልካም ቀን።